ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጠለን። እንዴት ነሽ?
አለን እግዚአብሔር ይመስገን።
አልሐምዱሊላህ። ማሽን እንትን ለማስወገድ ሰጥቻችሁ እሺ ትንሽ ዘገያችሁ፣ አልደወላችሁም እና check ለማድረግ ነው። ምናልባት ኔትወርክን ቤቱ ስለሚያስቸግር እ
ለማረጋገጥ ፈልጌ ነው።
የማሽን ቁጥርሽን ትነግሪኛለሽ? ማን የድርጅታችሁ ስም?
ዘይነብ ኡስማን ሀሰን